Hello
hello
hello
ሄሎ
ሄሎ ሄሎ ሰላም ጤና ይስጥልን።
አ
ሰላም ጤና ይሰማል።
እኔ ለበና ሲልከና ድራጭፈ ነው
ምን አሉኝ? ምን አሉኝ?
ሲልከና ሲልከና ድራጭፈ ነው ስመካርዲ
ድምፆት አይሰማም። ይቅርታ በጣም
እየወራለ እንጂ
ጌሙን ለመጫ
ሲልከና Hello.
ድራጭፈ እና ናብኖ ሲዳማ
አፋን ኦሮሞዋ ሸይተኔ
እም ያሃሮሞ አየ ማለት ገርጋሩ ቴሌ ተበቹ በርባደን
እ ተበቹ ፌተኔ
እ
ኡርጂ ሰገል ሰደት የሚሸርቅች የጀዳ ደወላሴ ለኮይ ተሰድበን ይጀል
እሺ አየ